Hello. ኧረ እባክሽ አዋሪኝ። ድምፅሽ ከፍ አድርጊና አደራ። አቤት። ምን አልሽኝ? እ ሰው የለኝም፣ ሰው የለኝም፣ እኔ ሰው የለኝም፣ መንቀሳቀስ አልችልም። እና ዊንቸር እና catheter እና gauze ነበር የጠየቅኩት እርዱኝ ብዬ መገናኛ አምቼ ጋ መገናኛ አምቼ ጋ መገናኛ አምቼ ጋ እ ስልክ ተሳስተዋል። እናንተ ጋር ነው አምቡላንሱ ጋር ነው የደወልነው እኮ እ እዚህ ሻላ ጋር ያለው አምቡላንስ እ አዎ እኔ ታምሜ ታምሜ ያለው መንቀሳቀስ አልችልም። ሽንት በ catheter ነው የምሸናው እና ዊንቸር የለኝም እና gauze ቁስል ቁስል አለብኝ ቁስል ከመተኛት የተነሳ ይሄ gauze መሄድ ነው የፈለጉት። የት ነው ለመሄድ የፈለጉት?
ማሄድ አልፈለኩም። gauze እና ዊንቸር ነው የፈለግኩት እና መጥቼ
እኛ transport የ transport አገልግሎት ነው የምንሰጠው። እኛ የ transport wheelchair ና gauze catheter ም አንሰጥም።
ዊልቸር ስጡኝ። እሺ wheelchair
wheelchair ሳይሆን የምንሰጡት የሚፈልጉበት ቦታ እናደርሰውታለን።
ምን አልሽኝ? ምን ተንቀሳቀሽ የምንቀሳቀስበት ዊንቸር ስጭኝ። እሺ ዊንቸር ስጭኝ። እሺ
የትራንስፖርት አገልግሎት
ምን አልሽኝ?
አይደለም እ እኛ የትራንስፖርት አገልግሎት ነው እንጂ የሚሰጠው ዊልቸር አንሰጥም።
አይደለም አይደለም፣ ይሰጣል ይሰጣል ብሎ ነው። ከዛ ደግሞ ወደ እናንተ ሪፖርት ያደረጉን።
okay እኮ ትራንስፖርት
እ
ወይኔ እሺ፣ አንዴ ቆይ መልሼ ልደውልሎት father። እኔ እኔ ልደውልሎት እሺ እዛ ከዛ እኮ ነው ወደ እናንተ የላኩልን እኮ ከዛ ነው ከሻላ ነው።
ቆይ እሺ ልደውልልዎታ ስልክሽ ጠብ ልዝጋውና